ሄሎ ሄሎ፣ ሰላም ነው?
አለ እ የጸደንያ ነው?
እ
እ ከ We Plus ነበር የምደውለው።
ኬት ከዊ ፕላስ
የክላስ አዎ፣
ማን የሚል ነው?
እ ድርጅት ነው እና አንድ app develop ከእንትን ላይ ነው ያየሁት እና store አላችሁ? የህፃናት ልብስ ወይ እቃ የምን ትሸጣላችሁ? እቃ ትሸጣላችሁ?
ምን አይነት እቃ?
የህፃናት ወይ የተለያዩ እቃዎች የቤት እቃዎች ወይ
የቤት እቃ እም
አይ፣ እ
የቤት እቃ አይሸጥም።
ምን ምን ትሸጣላችሁ?
ምን የሚል ነው አንቺ ያየሽው?
እ
አንቺ አይ ያየሽው ምን የሚል ነው?
ጸደን በሚለው ነው የያዝኩትና እ የምን ቀደሚያ አ
ድረገጽ ላይ ነው።
አ
እም፣ አይ አስተካክለሽ ደውዪ እሺ በቃ ይገርማል።
አስተካክለሽ እሺ